ነው።
ረዴት ነሽ? ረዴት አዎ፣ ረዴት ነኝ።
OK check አድርጊው። እሺ ልኬያለሁ። ረዴት ብዬ ረዴት ብለህ አዎ፣
እሺ OK። አዎ Life of Mia አዎ።
በቃ የመጨረሻው ነው ኖስ ሁለቱንም የላከው ነው።
አንድ ነው ሁለቱም አንድ ነው።
በቃ ሁለቱም አንድ ነው።
አንድ ብቻ ነው።
በቃ አሁን check አድርጌ እ እዛ ላይ ቴሌግራም ላይ ያሳውቃለሁ። እሺ እሺ የኔ ቆንጆ እንዳትቆይ። እሺ ያልኩሻለሁ።
ችግር የለም። እሺ መልካም ቀን። እሺ bye።
እሺ እናቴ እሺ